ጤና ይስጥልኝ ቃል ኪዳን ከሚስት ቤት ምን ልርዳው?
ሄሎ ጤና ይስጥልኝ ቃል ኪዳን ከሚስት ቤት ምን ልርዳው?
hello፣ hello አይሰማም?
አቤት ይሰማል?
አዎ እኔ ይሰማኛል።
እንዴት ነሽ? ሰላም ነው አለን ሰላም። ምን ልርዳው?
አለን። withdraw ነበረኝ balance ስላልሆነ እንድታይልኝ ነበረ የመቼ ነው?
ትናንት እሺ በስልክ ቁጥር ነው?
በዚህ ስልክ ቁጥር። አዎ እሺ ስንት ብር ነው?
አንድ ሀያ ሺህ ብር እና አንድ አስራ አምስት ሺህ ብር።
እሺ አንድ መስመር ላይ ጠብቁኝ።
እሺ
እሺ ወደ ዜሮ ዘጠኝ አስራ አምስት ሰባ አራት አስራ ሰባት ሰማንያ ስምንት ነው የሚልኩት።
አዎ
እሺ ሀያ ሺህም ወደ ዜሮ ዘጠኝ አስራ አምስት ሰባ አራት አስራ ሰባት ሰማንያ ስምንት አዎ፣ ሁለቱም።
እሺ አሁን confirm ተደርጓል። process ላይ ነው ይገባሉታል።
እሺ thank you መልካም ቀን